Hello
ጤና ይስጥልኝ።
አብሮስታን እንዴት ናችሁ?
እግዚአብሔር ይመስገን።
ከኦንላይን እና አግኝተን ነው ስልካችሁን።
እሺ
እ ባንክ ያለበት መኪና አላችሁ? like ምን አይነት መኪና? እም፣ የሚመቻችለት አለን እ የሚመቻችለት አለን ባንክ መቻችለት የሚመቻችለት አዎ።
የት ነው ቢሮአችሁ?
መስቀል ፍላወር
መስቀል ፍላወር። ስንት ነው? used ነው?
አዎ የለጠፈ ዲዛይር በ zero zero ም አለ ከፈለክ።
ባንክ መቻችለታል?
አዎ
ነው ስንት ስንት percent ነው?
እስከ አንድ ነጥብ ሶስት ድረስ ምናምን ይመቻችላል። ሰላሳ ሶስት ነው የሚባለው ሁለት ሚሊዮን በ cash
ሁለት ሚሊዮን በ cash አዎ።
used እንደዛ ይመቻቻል?
used ኡ እስከ ስምንት መቶ ሺህ ይመቻችልሃል።
መመቻቸው አዎ
Okay። ስለዚህ ስንት ነው ባለው used ኡ?
ሀያ ስምንት
ሀያ ስምንት አዎ
እሺ። በኮሮላ በምናምን አማራጮች አላችሁ አይደል? እኔ ኮሮላም አለን አሁ ሁለት ሰባት ሞዴል ሀያ ስምንት የሚባል እ
ይመቻችላታል እሱ
Okay ጥሩ። ስለዚህ contact እናደርጋ። መስቀል ፍላወር ምኑ ጋር ነው ቢሮአችሁ?
ናዝራ ሆቴል ፊት ለፊት መብራት አይደል?
ናዝራ ሆቴል ፊት ለፊት ነጋ ሆቴል ፊት ለፊት።
አዎ በአፍሮ ሊንኮት ውስጥ ገባ ብሎ
ስለዚህ I think ሰኞ ነው መምጣት የምችለው። እመጣለሁ።
አዎ ይቻላል
እሺ። ዩዝድ ግን ነበረን እኛ የሚሸጥ ፎር ሶስት እኮ ጊዜ
ይዘኸውና ይዤ እመጣለሁ።
አዎ ልዋጭም ይሰራለታችሁ ቀሪ